ሄሎ ሄሎ
ሄሎ Donkey Tube ሰላም ሰላም ሄሎ አይሰማም ይሰማል አባ ሄሎ ሄሎ አይሰማም ሄሎ ሄሎ ሄሎ
ሄሎ አይሰማም?
ይሰማል አባ ሄሎ ሄሎ
አቤት አቤት። እና ሰላም ጤና ይስጥልን።
እግዚአብሔር ይመስገን Donkey Tube እንትን ምንድን ነው አሁን ያለው ያ ወገሻ አምስት ለምዝገብ ደቂቃ ነው ፈልገሽ ወይስ ነው?
እ?
አዎ ወገሻ ምዝገባ። አዎ ወገ- ወገሻ ምዝገባ እናት።
እኮ ያኛው ስልካችሁ አይሰራም ለማለት እኮ ነው አባ
የትኛው ስልካችን የሰባ አምስት ቤቱ ነው?
አይደለም አይ ይሄኛው ማለት አምስትን ተጭነን አይደለ ለ- አሁን ለ sitcom ለእንትን ለ አ እንትን sitcom ለመዝገብ ነው። standup ኡን አዎ ቡ- አዎ ሊ- እ፣ ምን ታደርጊ መሰለሽ የኛ የኛ ቪዲዮ ላይ ተገቢና የማንኛውም የ Donkey Tube ላይ ከስር link አለ። እሰኛዋ link በመጫን በሱ register ማድረግ ትችላለሽ።
register አዎ ደረሰኝን ከፍለሽ እዛ ደረሰኝ attach ማድረግ ትችላለሽ።
ስንት ብር ነው ደረሰኝ ቆረጥ
normal አራት መቶ ብር VIP እንትን ደግሞ አንድ ሺህ ብር VIP አንድ ሺህ ብር።
እሺ እሺ እሺ እሺ እናት እናመሰግናለን።